hello
አቤት ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ? ቴሌቪዥን
ጥሪ ማሳመሪያ እንዲቋረጥ ልፈልግ ነበር።
የጥሪ ማሳመሪያ ዘጠኝ ዘጠና አራት ይደውሉ እና የዚህ መረጃ ይሰጡታል። የጥ- የጥሪ ማ- ማሳመሪያ
ስንት ቁጥር ብቻ ነው የሚቋረጥ?
ዘጠኝ እርስዎ ቴሌቪዥን ጌም ተጫውተዋል?
እ?
ጌም ተጫውተዋል?
ኧረ አልተጫወትኩም። ጥሪ ማሳመሪያ እንዲቆምልኝ ነው እንጂ አልተጫወትኩም።
እስቲ ዘጠኝ ዘጠና አራት ይደውሉላቸው
መቼ ያነሱታል?
እ? ቆይ እስቲ አንድ የኔ ጋር ሊሎትና እዛ ይደውላሉ። መስመር
እሺ መቼ ልደውል?
ቆይ አንዴ
እሺ
ቆይ አንድ ይደውል
እሺ ሊሎት የእኛን ሲስተም አልተጠቀሙም። ዘጠኝ ዘጠና አራት ይደውሉላቸው።